Hello
Hello
ሰላም ጤና ይስጥልኝ። ሄሌኑ
አብሮ ይስጥልን።
ምን ልርዳዎት? ምን ልርዳዎት?
አይ የቴሌቪዥን አገልግሎት ማወቅ ፈልጌ ነው።
ምን አሉ?
የቴሌቪዥን አገልግሎት ማወቅ ፈልጌ ነው።
Hello
አይሰማም?
አ ይቅርታ፣ አሁን ይሰማል። ምን ልርዳዎት?
የቴሌቪዥን አገልግሎት በባላው በአገልግሎት ነው ምን አይነት እንደሆነ አገልግሎቱ እ፣ እየተዝናኑ game ኦችን የሚጫወቱበት ነው። game ኦችን ሲጫወቱ ሽልማቶች ያገኛሉ። ሽልማቶቹ ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እሺ
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመ አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ። አማርኛና እንግሊዝኛ አለ።
አማርኛ
አዎ game ኡን ይዩትና ግልጽ ያልሆነ ነገር ካለ ያሳውቁን።
ና የለ አዎ
አይ፣
እሺ፣
አመሰግናለሁ በጣም ችግር የለም።